hello ጤና ይስጥልኝ ቴስትሪ ማዕከል
አብሮ ይስጥልኝ። ትኬት ለመቁረጥ ነበረ።
እሺ ለመቼ ነው? ከየት ወዴት?
ለቅዳሜ
ከየት ወዴት?
ከኢትዮጵያ ወደ ኬንያ።
okay ለስንት ሰው ነው የፈለጉት?
ለአንድ ሰው ነው ለአስራ አምስት ቀን የፈለግኩት።
የአሁኑ ቅዳሜ ነው?
አዎ
እሺ እያየሁልዎት።
እሺ።
ሄሎ
ወይ እያየሁልዎት።
እሺ ውሸት አፋሪ ይፈልጋል። ኧረ አንድ ልጅ ደግሞ ከፊትማ እኮ ባህር ዳር ደውሎ ቤተ ክርስቲያን ጠበል ጠጪ ተጠመቂ ምናምን አላለም። ዋው ከባድ እርም ነው እየተጠመቂ ነው። ለዚህ ነው ቅርብ እንደሆነ ሶስት ቀን ማዝናል
እሺ ደርሶ መልስ ዋጋው
እ እ ደርሶ መልስ ዋጋው በኢትዮጵያ አየር መንገድ 32663 ብር ነው።
እሺ ለሳምንትም ሲሆን ያው ነው።
ለሳምንት ሊሉት ይሄ 15 ቀን ነው። ልዩነት አይኖረውም ሊወስድ እሺ
ለሳምንት ሲሆን ይጨምራል 45000 አርባ አምስት ሺህ አዎ 3 ብር።
እሺ እሺ አባ እሺ ሌላ ምረጥ
ሻም-